ጤና ይስጥልኝ ተብለን ሄሎ ሄሎ ጤና ይስጥልኝ ሰላም እግዚአብሔር ይመስገን ስ- ድ- ድምፅ አይሰማም እ፣ አምቡላንስ አገልግሎት ትሰጣላችሁ እንዴ አዎ of course እንሰጣለን እ?
እንሰጣለን አዎ
okay እ፣ እ፣ ተረኛ ሀኪም ነው ዛሬ ያላችሁ የምንፈልገው ሀኪም አይኖርም አይደል
እም፣ ጠብታ አምቡላንስ ነው የደወላችሁት
ይሄ ጠብ አዎ okay ጠብታ ነው ሆስፒታል አምቡላንስ service ብቻ ነው የምንሰጠው እ? እ?
የአምቡላንስ service ብቻ okay አይ እነሱ ስለሌላቸው ይሆን አሚን ደውዬ እ፣ ይሄን ተጠቀሚ ስላሉኝ ነው አዎ፣ ብዙዎቹ አምቡላንስ ሆስፒታሎች አላቸው እ?
አምቡላንስ ሰርቪስ
ኦኬ አምቡላንስ ሰርቪስ እናንተ ናቸው የምትሰጡልኝ እ?
አዎ
እሺ እዚህ ሆስፒታል መውሰድ ፈልጌ ነበረ። ቦታዬ ገዳም ኢየሱስ አካባቢ ነው።
ገዳመ ኢየሱስ አዎ የት ሰፈር ነው ወደ እንትን ሆላንድ ኤምባሲ ፊት ለፊት okay እሺ ወዴት ሆስፒታል ነው የምትሄዱት አሚን ሆስፒታል።
መልካም እሺ ግን ያለውን ልጠይቅ ቆይ፣ ያለውን ሐኪም እነሱ ጋር አለበለዚያ ሌላ እቀይራለሁ። እንደገና ልደውልልሽ። በምንድን ነው የምትሰጡት አገልግሎቱን? በኪሎ ሜትር ነው በምናምን fixed ነው እ?
ምሳሌ ስንት አሁን ነው?
አሚን ከሆነ የምትሄዱት ሶስት እ።
ሺ ስድስት መቶ ሀምሳ ብር ቻርጅ እ?
ያደርጋቸዋል ሶስት ሺ ስድስት መቶ ሀምሳ ቻርጅ ያደርጋቸዋል ነው ለቅርብም ለሩቅም አንድ ነው።
አይ ይለያያል ቦታ ስትቀይሩ ይለያያል okay አሁን ይሄ ቅርብ ስለሆነ ነው።
አይ አይደለም እኛ ተነስተን የምንመጣበትን ኪሎ ሜትር ነው አስበን እንትን የምንለው እንጂ ኦኬ ሆስፒታሉ ቅርብ ለቅርብ መሆኑ ሩቅ ለሩቅ መሆኑ አይደለም matter የሚያደርግ እ፣ እ፣ እሺ እሺ